ያስጥልን ቢስል ዘዴት ነው የሚለብጠው
ባንክ ብር ውጅዶ አድርጌ እስካሁን አልገባልኝ።
እሺ አንዴ ጠብቀኝ።
ሄሎ
ሰላም ነው ጤና ይስጥልን ቤስት ቤት ሰላም አለ ብር ውጅዶ አድርጌ አልገባልኝ እስካሁን።
መቼ ነው ዛሬ ነው
አዎ
በደወልክበት ቁጥር ነው ኧረ አይደለም የቤስት ቤት ቁጥር ንገረኝ እሺ ዜሮ ዘጠኝ ሰባ ስድስት ዜሮ ዘጠኝ ሰባ ስድስት ሀምሳ አራት ሀምሳ አራት ሰላሳ ሶስት እሺ
ዘጠና ዘጠኝ
መቼ ነው ያለው እ? አዎ ዛሬ ነው አዎ።
ቁጥር ነው ሁለት ሺህ ብር
okay ስ- processing ላይ ነው ያለው ትንሽ ጠብቀው እሺ ሁለት ሰዓት በላይ ቀደም እኮ ሁለት ሰዓት አለፈው።
okay እሺ ትንሽ እንጠብቀውና ካልሆነ ለቻፓ ልክልሃለሁ አውቅልሃለሁ እሺ በስ ይሻላል